ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
እንትን ነበረ ኦንላይን ሁሉ ስፖርት ተጫውቼ ነበረ እና
እሺ
ገንዘብ ወደ ቴሌ ብር እንትን ሲል ከዛም ቆርጧል ደግሞ ቴሌ ብርም የለም ምናልባት ከዚህ ከቴሌግራም እንትን አድርጌ ነው ያገኘሁት ቁጥራችሁን
እኮ ከ transaction history ላይ screenshot አድርገው ይላኩልን ያልገባለሁ እሱ- እሱ ደግሞ እምቢ አለኝ አልመጣ አለኝ የባንክን ባለፈው- ይምረጡ የብራንች ስለመረጡ ነው የባንክ የሚለውን ይምረጡ የባንክ የሚለውን አዎ
እሺ እሺ እሺ